hello ጤና ይስጥልኝ። ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን።
ቦታ ለመያዝ ነበረ።
እሺ ይቻላል። እ የስንት ሰዓት ነው የሚፈለጉት?
የሁለት ሰዓት የማታውን እሺ ስሞትን ንገሩኝ።
እ ሜሮን
ሜሮን ማን?
መአሹ
እሺ ስልክ ቁጥር ይንገር ዜሮ ዘጠኝ እ እኔ ብቻ አይደለሁም አ- ሌላም ሰው ተጨማሪ ሰው አለ።
እሺ የእርስዎን ስም ልያዝ እና ከዛ የ- ለስንት ሰው እንደሆነ ቦታ የሚይዙት ይነግሩኛል።
እሺ ብዛቱ ስልክ ልንገርሽ ዜሮ ዘጠኝ ዜሮ አዎ፣ ዘጠኝ አስራ ሁለት
አስራ ሁለት ሰማንያ ዘጠኝ
ሰማንያ ዘጠኝ ዘጠና አምስት ዜሮ ሶስት
ዘጠና አምስት ዜሮ ሶስት እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ሁለት እኔና ሌ- አንድ ተጨማሪ ላሰል እሺ እ መግቢያ አራት መቶ ብር ነው።
እሺ።
መክፈል ይችላሉ። ነገ ከሶስት ሰዓት ጀምሮ ትኬቱን እዛው ያገኛሉ። እ በ account የ- transfer ማድረግ ይችላሉ። ነገ በአካል መጥተው መክፈል ይችላሉ።
በ account transfer አድርጌ ቀጥታ ሁለት ሰዓት መምጣት አልችልም።
ይችላል ነው
transfer አድር ማለት ትኬቱን ግዴታ መያዝ አለብኝ።
አዎ አዎ ትኬቱን እዛው ሲገቡ ያገኛሉ። ግን ከቻሉ ቀደም ብለው ይድረሱና በር ላይ ትኬቱን ያገኛሉ። የከፈሉበትን አሳይተው ያገኛሉ።
እሺ።
ሰው በአካልም በ cash መክፈልም ይችላሉ።
እሺ እንትን እ፣ account transfer አድርጊልኝና ለማንኛውም transfer ላ account እሺ ላይ እሺ እልክልዎታል። እሺ መብትሽ። እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ